عشان عشان بالذات ايش صار متعب بريسري كمان
Hello.
الو
አሜን።
الساعة 3 7
ስልሳ አምስት
ስልሳ አምስት ሰላሳ ሰባት
ሌላኛው ተቃራኒ የሆነበት ስንት ነው?
ስልሳ አምስት ሰላሳ አራት እና ስልሳ አምስት ሰላሳ አምስት መሰለኝ። አዎ ስልሳ አምስት ሰላሳ አራት እና ስልሳ አምስት ሰላሳ አምስት
ወደ ለጋሃር ነው ያስከው አፍቶ
ከሳንቺስ የሚነሳ ነው።
እ ከሳንቺስ ወደ ለጋር የሚነሳ ያኛው እሱን እንዲያወጣልኝ ተቃራኒ ነው። እሱ ነው የሚቀረን።
እ? ሀብቶም እሺ ይወጣልሃል።
እሺ አመሰግናለሁ።